ጤና ይስጥልን ቤት ቤት ቤት ነው የምንረዳው?
ሰላም ነው።
hello
ሄሎ ሰላም ጤና ይስጥልን ቤት ቤት አ፣ እንትና ቲኬት ለማስለቀቅ ፈልጌ ነው። ሄሎ
እሺ፣ አንድ የጠብቀኝ እሺ።
እሺ እሺ
ሚስተር ልምብሽ ቤት
አ፣ አዎ ል- ቲኬት ለማስለቀቅ ፈልጌ ነው።
ትኬትሽ ንገረኝ። ሀሸር ኮዱ ንገረኝ።
አስራ አራት
እሺ ከሀሸር አስር አስራ አራት አስር አስራ አራት አስር
ሀምሳ አራት ሀምሳ አራት
አስራ ስምንት
ሺ ሀምሳ አራት
አ፣ አስራ ስምንት መጨረሻ
እሺ እ፣ ሁሌ- አልፎልሃል ሁሉም። ሁለት ጨዋታ ግን እ፣ የተቋረጠ ጨዋታ አለ መሰለህ። postpone እንዳለ ሁለት ጨዋታ እሺ እሺ አስራ አንድ ሰዓት ነው። አስራ አንድ ሰዓት ሀያ አራት ሰዓት ይሞላዋል። የዛኔ እ።
ይስተካከልልሃል። እሺ ዊን ይሆናል ትኬቱ።
እሺ እሺ